እስመ ለዓለም ብከ ንወድዎሙ ለኩሎሙ ጸርና ይቤ ዳዊት በመንፈሰ ትንቢት በእንተ ዝንቱ ዕፀ መስቀል ዘተሰቅለ ጊዜሁ ቃለ አብ ወበስምከ ናስሮሙ ለእለ ቆሙ ላዕሌነ ወካዕበ ይቤ ወአብኮሙ ትምህርተ ለእለ ይፈርሁከ ከመ ያምስጡ እምገጸ ቅስት ወይዳኑ ፍቁራኒከ ወንሕናኒ ንትፈሳዮሙ ወንግበር በዓለ በዛቲ ዕለት በአ